እሺ ልጅ የሳምንት መግቢያ ሄላው ብሔራዊ ውስጥ ጤና ይስጥልኝ።
አብሮ ይስጥልኝ። ምን ነዳ ቼክ ቢቲሚ ቼክ ለማድረግ ፈልጌ ነበር።
ቲኬት ነው።
እሺ አስራ አንድ እሺ
ዜሮ ስድስት እሺ ሰላሳ ሶስት ሀምሳ ስምንት
እሺ የዛሬና የነገ ጨዋታ አለው የቲኬት አንድ አንድ ግን ቀይ በርቷል። ከትላንትና ጨዋታዎች ከሁለቱ አንደኛው ቀይ በርቷል።
እሺ ሌላ ላድርግ check።
ይቻላል።
እሺ አስራ አንድ እሺ ዜሮ ስምንት እሺ አርባ ስድስት አስራ ስምንት
እሺ የኛው ደግሞ ሁለት ጨዋታ አልወስዳለሁ።
እ ሁለት ጨዋታ ሁለት ጨዋታ ቀይ በርቷል።
ሁለት ጨዋታ ቀይ በርቷል።
አ እሺ እሺ እ